hello ጤና ይስጥልኝ።
አዎ ጤና ይስጥልኝ።
ከቤስት ቤት ነበር ምደውለው።
አዎ voucher ሀያ ሺህ ብር አዘክ ነበር አይደለ?
አዎ ሀያ ሺህ አ- አሁን ጓደኛክ ደውሎልን ነበረ እ፣ አዎ።
ስለ- ስንደውል አዘ- አላነሳልንም። እም?
አስገብ- አስገብበት አ- አሁን confirm አድርገነዋል። ድጋሚ ሞከሩት። እሺ አሁን ሲሞክረው ጓደኛክ ይሰራለታል። አስራ አምስት ቤቱ
አሁን ይሰራላታል።
አዎ ተመልሷል። እሱ ይሞክረው፣ ያስገባው ኮዱን ያስገባው ይሰራለታል። አሁን
አይ እሱ ይሞክረው። እሺ check አድርገው በለው። ጓደኛ ስለደወልክ እናመሰግናለን። መልካም ጊዜ